ሄሎ ሰላም ሰላም ጀነፍል ገበያ ምልክ አርባ ምንጭ ስንት አለፍ ላይ
ለዚህ አዎ
እስቲ መሄጃ ብቻ ነው ደርሶ መልስ ነው የፈለጉት?
እ
መሄጃ ብቻ ነው ደርሶ መልስ ነው የፈለጉት?
መሄጃ
እሺ ለአንድ ሰው ነው አዎ
ከአዲስ አበባ አርባ ምንጭ አዎ እሺ እያየሁ ነው አንተ ግን እ
ይቅርታ እሺ ያለው እያየሁ ነው እሺ እሺ
እሺ ለዛሬ ያ- ያሉ በረራዎች ሁሉም ሙሉ ናቸው እ ለዛሬ ያሉት በረራዎች ሁሉም ሙሉ ናቸው የሚያሳየን
okay የለም ምንም አይነት በረራ ዛሬ ለዛሬ ሙሉ ነው አ በራ okay ያሉ ስንት ሰዓት አለ
እ እ ምን አሉኝ?
የት- የተያዘው ስንት ሰዓት አለ እሺ ልውሰድ፣ እሺ አንድ ደቂቃ እሺ ዛሬ ጠዋት ሁለት ሰዓት የተነሳ አለ።
እሺ
ከዛ በተረፈ ደግሞ ሁለት ሰዓት በ- ይቅርታ ሰዓት ከሀምሳ ላይ የሚነሳ ማታ?
ቀን ቀን ስምንት ሰዓት ቀን ስምንት ሰዓት አ ስምንት ሰዓት ከስንት ከሀምሳ እ ስምንት ሰዓት ሀምሳ አስር ጉዳይ ላይ ዘጠኝ
እሺ ከዛ አስር ሰዓት አስራ አንድ የለም አስር ሰዓት ላይ የለም። እሺ ሌላ ብረር ነገር ይኖራል?
አይ ሲደውል የለም እሺ ለደወሉ እናመሰግናለን። መልካም ቀን።
ቴንክ ዩ